hello ሰላም ጤና ይስጥልን ቺቺ ሄሎ ሰላም
በዚህ ይኸውልሽ እቃ ጊዜ ነበር እና በጣም ብዙ ጊዜ ነው ስደውል
እሺ
ብዙ item ኦች ነበሩ። ከትላንት በፊት በሀያ ስድስት የታዘዘ ነው እና ደውላለሁ እስኪ ያልመጣ ደውላለሁ ነው።
ስላላችሁ እስካሁን አልተደወለም። አይ ምንም የተረጋገጠ ነገር የለም። ገባኝ ምን
ትላንት አሳ
ምን አልሽኝ?
የነበረ location
አስኮ አዲስ ሰፈር።
okay አስኮ
አዎ
ህይወት በሚለው ነው አዎ
okay ለነገ ላስገባሉት ነገ መረከብ ይችላሉ እሺ መረከቡን እንኳን ይችላሉ፣ ግን እጣሉ ነገር